በውበቷ አምራ ሙሽሪት እጅግ በጣም አጊጣለች። የሰርጓን ዕለት አክብራ ከሙሽራው ጋር እደምቃለች። አጨብጭቡላት ጓዶቿ፣ ዛሬ ነው ዳግም ልደቷ። የምታሳሳ ናት እሷ አንድ ናት ለእናት ለአባቷ። ለእናቷም ለአባቷም ደስ ይበላችሁ፣ በውበት አምራለች ሸጋ ልጃችሁ። አክስቷም አጎቷም ደስታውን ሰምተው በልልታ ዘመሩ ሙሽሪት ብለው። በውበቷ አምራ ሙሽሪት እጅግ በጣም አጊጣለች። የሰርጓን ዕለት አክብራ ከሙሽራው ጋር እደምቃለች። አጨብጭቡላት ጓዶቿ፣ ዛሬ ነው ዳግም ልደቷ። የምታሳሳ ናት እሷ አንድ ናት ለእናት ለአባቷ። ሙሽሪት ፈገግ በይ ደስታሽ ነው ዛሬ፣ ትዳርን ከመረጥሽ አበቤ ፍሬ ካቻሽ ጋር በፍቅር ትዳር መጠሻል። ሙሽሪት ንገሪ ምን ይሰማሻል? በውበቷ አምራ ሙሽሪት እጅግ በጣም አጊጣለች። የሰርጓን ዕለት አክብራ ከሙሽራው ጋር ደምቃለች። አጨብጭቡላት ጓዶቿ፣ ዛሬ ነው ዳግም ልደቷ። የምታሳሳ ናት እሷ አንድ ናት ለእናት ለአባቷ። ጓዶቿ ጨብጭቦ ደስ ይበላችሁ፣ ትዳርን መርጣለች ዛሬ እህታችሁ። በውበት አብባ አምራ ደምቃለች፣ ሙሽሪት ለባሏ ቃሏን ሰጥታለች። በውበቷ አምራ ሙሽሪት እጅግ በጣም አጊጣለች። የሰርጓን ዕለት አክብራ ከሙሽራው ጋር እደምቃለች። አጨብጭቡላት ጓዶቿ፣ ዛሬ ነው ዳግም ልደቷ። የምታሳሳ ናት እሷ አንድ ናት ለእናት ለአባቷ። ትከሻችሁ ይታይ ምነው ሚዞቿ ሸባርጓ ጨብጭቧ አብሮ አደጎቿ ቤተዘ መዶቿ አጨብጭቡላት የደስታ ቀኗ ነው የዛሬው ዕለት። በውበቷ አምራ ሙሽሪት እጅግ በጣም አጊጣለች። የሰርጓን ዕለት አክብራ ከሙሽራው ጋር ደምቃለች። አጨብጭቡላት ጓዶቿ ዛሬ ነው ዳግም ልደቷ። የምታሳሳ ናት እሷ አንድ ናት ለእናት ለአባቷ። ጓዶቿ ጨብጭቦ ደስ ይበላችሁ፣ ትዳርን መርጣለች ዛሬ እህታችሁ በውበት አብባ አምራ ደምቃለች። ሙሽሪት ለባሏ ቃሏን ሰጥታለች። በውበቷ አምራ ሙሽሪት እጅግ በጣም አጊጣለች። የሰርጓን ዕለት አክብራ ከሙሽራው ጋር ደምቃለች። አጨብጭቡላት ጓዶቿ፣ ዛሬ ነው ዳግም ልደቷ። የምታሳሳ ናት እሷ አንድ ናት ለእናት ለአባቷ። የምታሳሳ ናት እሷ አንድ ናት ለእናት ለአባቷ። የምታሳሳ ናት እሷ አንድ ናት ለእናት ለአባቷ።